ምናምን ነገር ጆክ በቃ ወር ምን ካደለ ከባቢ ዶጋ ሎጊን አድርጎ የገባውን አካውንት አገኘውና ትገባች።
ሌላ ሌላ
ደህና ይስጥልኝ።
አብረሽ ጥልኝ እ፣ ሁሉ ስፖርት ላይ ይስተካከላል ተብሎ እስካሁን አልተነገረኝም። ምንድን ነው ችግሩ?
እስካሁን አልተነገ ምን አሉኝ?
ሁሉ ስፖርት ላይ ባለፈው በልቼ እንግዲህ ሳምንት ከሶስት ቀኑ ነው ከሁለት ቀኑ ሆኖኛል። እንግዲህ
ነግረውናል።
እስካሁን ሆን ማለትም አየር ላይ ብር ነበር ቆርጥ እ?
ትኬት ነበር ነግረውን ነበር።
አዎ ቴሌግራም ላይ ሁሉ contact አድርጌያቸው ሁሉ ነገር ጨርሼ ይስተካከላል ነው ያሉኝ። ግን ሳምንት ከሶስት ቀን ምናምን ሆነ።
ማን ነው የቴሌግራም ስሙ?
ሾሾ ሶስት ሺህ ሶስት መቶ ብር ነው።
withdraw አድርገው ነው withdraw ሳረግ ማለት ከሁሉ ስፖርት account ኤ ወደ ቴሌ ብር ሳረግ ነው ሰንቴ አልቆ እንደገና ወጥቼ ስገባ ቆርጦታል። እዛም እዚህም የለም።
እሺ፣ በድጋሚ አስተላልፌልዎታለሁ።
አ፣ በየትኛው ነው? በአርባ አምስት ቤቱ ነው በአርባ አምስት ቤቱ ነው የምጠቀመው።
አስተላልፌልዎታለሁ። በድጋሚ መልስ አ፣ እናገኝ ስለምናሳውቁት በትዕግስት ይጠብቁን።
እንደገና ሌላ ሳምንት
ሳምንት ላይፈጅ ስለሚችል አ፣ ይጠብቁን በትዕግስት። አሁን ግን እሺ አስተላልፌልዎታለሁ በድጋሚ እሺ እሺ